ጤና ይስጥልኝ አርስቴ ረዲት እኔ በኩል ልርዶ አማርኛ መናገር ይችላሉ ደንበኛችን?
ኦሮምኛ ነው።
እሺ አንዲት መስመር ላይ ጠብቁኝ።
እሺ
መስመር ላይ ያሉ ደንበኛችን መስመር ላይ ያሉ ይቅርታ፣ አሁን ኦሮምኛ መናገር የሚችል ሰው የለም። ነገ ይደውሉልን።
እሺ ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ፣ አመሰግናለሁ።